Hello Hello Hello Hello እኔ የምልሽ አቤት እንትን በዚህ በጥቅል ኢንተርኔት ምናምን አይሆንም እንዴ? ካርድ ይፈልጋል
ማለት በ- እንትን ፓ- በፓኬጅ አልሰራ ብሎ ነው?
ድንጋይ በፓኬጅ አይሰራም።
አይ ይሰራል። ኧረ
ድንገት አሁን ሄደ ሄደና የሆነ እህ።
አጭር አጭር ቁጥር ላይ ደረሱ እሺ ስል ያ- ያሉት ቀሪ ሂሳብ ይላል በፓኬጅ ከማይሰራ ሰው ነው።
ነው አይ ይሰራል።
ምን ከመጀመሪያው የጀመርኩት ኢሜል የማስገባው ስሜን አሁን ነው የማስገባው፣ በየትኛው ነው እንደ driver ገብተህ ነው ወይስ አዎ፣ በድራይቨር እንደ አዲስ create አድርገኸው ነው?
በ driver ገብቼ እኮ በ driver ገብተህ ስልክ ቁጥርን አስገብተህ OTP የሚለው ጋር ነው ያለኸው ወይስ አዎ፣ እኮ እሱ ጋር ስደርስ failed ይላል።
OTP ጋር አዎ፣ እኮ ልኮልሃል OTP ውን?
እኮ አላከልኝም። በቃ ተሽከርክሮ ተሽከርክሮ failed ያለ failed እኮ ቆይ እኔ ል- ከዚህ ከ system እንትን ልበልህ